hello ጤነስ
ጤና ይስጥልኝ።
ቤስት ቤት ሀረግ ነኝ። እባክዎ አዎ፣ እሺ ሀረግ እንትን አሁን አመልክቼ ነበር እና ምን እንደነበረ
X ያልሆነውን X አድርገውብኝ ነበር እና X ያልሆነው X ኦ ነበር።
አዎ ነበረ። አሁን ግን አ፣ እንትኑ ላይ የሚያሳየኝ አሁን right ዝርዝሩ ላይ right ያሳይና አ፣ ቲኬቱን ግን X አድርጎታል lost ይለኛል እና payment ም አልተከፍ አልተ- እንትን አላለቀቀውም።
እሺ ቆይ አንዴ ሊልክ። በዚህ አካውንት ነው የተጫወትከው?
አዎ በዚህ አካውንት እሺ እሺ ቆይ አንዴ pause አድርግ። hello ወይ ስፖርት ነው?
አዎ ስፖርት ነው።
እሺ እሺ ስፖርት cashier code ኧን ትነግረኛለህ?
በኦንላይን ነበር የተጫወትኩት።
ስልኩን- ስታን ነገር እንዴት ነው የማገኘው?
ትኬት ID ውን ቴሌግራም ላይ ላክልህ።
እ፣ ልኬ ነበር ትክክል አይደለም እያሉኝ ነበረ። ቤቲ ቴሌግራም ላይ?
I think እሺ ቆይ እሺ የቴሌግራም ቁጥርን ንገረኝ፣ ወይ ምን ብለህ እንደገባክ ስምህን በ- ስምህን
በ- እሺ አ-
ስም አራያ ነው ቴሌግራም ላይ መሰለኝ።
አራያ አሬክስ ሰቨን አሬክስ ሰቨን ነው።
አሬስ ሰቨን እም፣ አሬስ እንደዛ ሰቨን ነገር ነው።
አሬስ ወይ አራያ ሰቨን ገብረ እግዚአብሔር አራያ ገብረ አራያ ገብረ እግዚአብሔር እግዚአብሔር። እሺ አዎ።
እሺ
ስክሪንሻቱን ልላክ እንዴ? ወይ ካስፈለገ አዎ እስኪ ስክሪን ሻቱንም ላክልንና ምናልባት እ፣ የ spelling ምናምን ስህተት ካለ እንድናይልክ።
እም፣ እሺ።
እሺ እሺ አ- አሁን ልላክልሽ።
ልክ ነው። አዎ ልክ አይደለም። ስለዚህ screenshot ላክልህ።
እሺ ይኸው።
ሊልክ ነው ሊልክ ነው።
ይኸው እየላ- እየላከ ነው። load እሺ ላከ።
እሺ
ገብቷል።
ገብቷል። እሺ እሺ ተሳስቷል።
መጀመሪያ ቼልሲ ከክሪስታል የሚለውን X አድርጎብኝ ነበር። እሱን አሁን ቆይ።
ካመለከትኩ በኋላ ቆይ ቆይ አንዴ እሺ
እንጻፈው። hello hello አቤት ማ- አቤት check እናስደርግልሃለን። ጠብቀን መስመር ላይ እ፣ ጠብቀን check አስደርገን እ፣ በቴሌግራም አወራለሁ።
እሺ እሺ እሺ መልካም ቀን።
መልካም ቀን